सेम सेम
ሄሎ ሄሎ
ሰላም ጤና
ትናንትና ተነግቤ ነበረ ሰዓት ወሰደብኝ እየመጣሁ ሀገር የተመዘገቡ ስታንዳፕ ኮሜዲ ለማየት እ ላይ ነው የምንገኘው። መምጣት ይችላሉ።
እ ትኬት እየሸጥን ነው የምንገኘው። መምጣት ይችላሉ።
እሺ አይ ተመዝግቤ ነበር ትናንትና ብዬ ነው እ?
ትናንት ተመዝግቤ ነበረ ችግር የለም። የስምንት ሰዓቱ ነው የሁለት ሰዓቱ።
አይ የስምንት ሰዓት ነው እሺ መምጣት ይችላሉ ማለት ችግር የለም።
እሺ
አጣቦ ጣቦ